ዘመኑ ራይ የሚሰለጥ ኢየሱስን ታምኖ ኃይል የሚጨምር እየበረታ እያሸነፈ ከጀግኖች ተራ የተሰለፈ እንዲህ አይነቱ እጅጉን ምስጉን ሰው በጸጋው ብርሃን ሁሌ የሚኖር ነው። እንዲህ አይነቱ እጅጉን ምስጉን ሰው በጸጋው ብርሃን ሁሌ የሚኖር ነው። አመፀኛው ሲያምፅ እርኩሱም ሲረክስ ዲያብሎስ ሲነሳ ቅዱሳንን ሊከስ የጽድቅ ልብስ ሲያድፍ በብርቱ ሰልፍ ጫና ጥሶ የሚወጣ ማነው? በምስጋና ሁሉ ይነጻልና ክህደት ምድሪቷን ጨለማ ሲያለቅሳት እውነት ተሸፋፍና ከንቱ ሲያደርጋት እምነትን በኃይል ጠንክሮ የሚያወሳ ታግሎ አሸናፊ ከትውልድ ቢነሳ ጸጋ አይረሳ በዘመኑ ላይ የሚሰለጥ ኢየሱስን ታምኖ ኃይል የሚጨምር እየበረታ እያሸነፈ ከጀግኖች ተራ የተሰለፈ እንዲህ አይነቱ እጅጉን ምስጉን ሰው በጸጋው ብርሃን ሁሌ የሚኖር ነው። እንዲህ አይነቱ እጅጉን ምስጉን ሰው በጸጋው ብርሃን ሁሌ የሚኖር ነው። ክብር በምድራችን ሞገስ በጉባኤ ተሞልቶ ለማለት ያለ ጌታዬ የቤቱ ቅንዓት ይበላኛል ብሎ የሚወራረድ ሰው ማን ነው? ክብሩን ጥሎ በአምላኩ ተማምኖ